ማርያም ቅድም ደወለኝ። ሌላ ሰው ነው ይዘው።
ሄሎ ሄሎ አቤት ሰላም፣ ከጅብጅብ ነው የደወልኩሎት። አወል አቤት፣ ሰላም ነው?
ሰላም። እሺ product አልደረሰኝም ብሎ ጽፎልን ነበር አይደል?
አዎ የሽንኩርቱን ተረክቧል። የድንቹን ነው።
አዎ OK፣ የድንቹ order ነገ ነው ይመጣሉት። በአስር ነው delivery ዴቱ። ለዛ ነው።
አሁን ደስ አዎ ነገ ይመጣሉት አይደል? ይረከባሉ።
እሺ እሺ፣ እሺ፣ መልካም። እሺ፣ እሺ፣ ቻው።